ሄሎ
እንዴት አረፈደ?
እግዚአብሔር ይመስገን። ስራ አረፈድሽ?
እኔ መልስ
እሺ ይቻላል። ሄሎ ወንጌ
ስማ ማልበት
የእኔ
የህፃናት
የህፃን ስም ይገርምሽ አላውቀውም። የእሱን ስልክ ልስጥሽ እና ትደውይላታለሽ፣ ታወሪያታለሽ።
አይ እ- check ልበሽ አንቺ ድጋሚ ደውይ።
እ? እሺ check አድርጌ ልደውል። እሺ ውዴ።
እሺ